ድጋሚ ትደግም እንዴ?
Hello፣ አሮን አቤት።
ሀሴት ነኝ። አሮን ምግብ ቤት እሺ፣ የሰው- እሺ አገኘህ customer ተገናኛችሁ።
ማለት ምን ማለት ነው?
ያው ምን ብያለሁ ሌላ?
አንተ ከስተመር ስልክ አታነሳም።
አላልኩም።
እም፣
ከስተመር ስልክ አታነሳም ብያለሁ።
ዊ- አሮን ምንድን ነው በእናትህ ካንሰል አሁን- አድርገው በላይ ነበር ከስተመሩ አንቺ።
አርባ ሶስት አስራ አንድን ነው እያልኩ ያለሁ አ- አ- አ- አ- እና ሰው- ነገርኳት እኮ ለፍቅር ለሰላም ነው ለፍቅር ድጋሜ ደውዬ እኮ ነገርኳችሁ። ካንሰል አድርገው አለችኝ እኮ አንስቶ
መልሶች ምግብ ቤት እዛው ማርያምን?
ታውን አይደለም እ-
አዎ የት ዲፖዚት ሙላ እያለህ ነው ዲስፓች እና ደግሞ እሺ። የት ነው የምመልሰው?
ያው ግራቡን ኮኮን ወይም ሚራስ ነው በቃ ሁለቱም እሺ።
እምቢ እያሉ ነው ግን እስቲ እሺ ቼክ አድርጋቸው እሺ እሺ እሺ።
እዛ፣ እሺ።
ኦርደር ይዣለሁ ስጨርስ ማታ ላይ መልሷል።
አይ ማታ እንኳን ለራስ ካደረግከው ነው እንጂ ኦርደሩ ሊሸጥ ይችላል ወይ ለቲም ሊደር ስጥ
ማለት ለቲም ሊደር ቲም ሊደር ማለት በቃ ለቲም ሊደር እሰጣለሁ። መጠን ገርጃ የኔ ቲም ሊደር እሺ አሮን በቃ መልሰው እኔ እንግዲህ ደውልሻል።
እሺ ቻው ተወኝ ዛሬ